ካቢኔ ሌላው ጤና ይስጥልን ኢንቨስትመንት
አይ አካውንቲ ቤት ቤት ይለቀ ፈልጌ ነው አዲሱ ለመክፈት ነው።
አው
እሺ ምንድን ነው የከበዱት?
እንትን ነው ፓስወርድ ፓስወርድ እንትን ማለት ስልኮን ሲያስገቡ ዘጠኝ ብለው ነው የጀመሩት።
እ ስልኮን ሲያስገቡ ዘጠኝ ብለው ነው የጀመሩት።
እሺ ስልክ ቁጥሩን ሲያስገቡ ዘጠኝ ብለው ነው የጀመሩት አይደለ?
አው ዜሮ ቀራ።
አዎ። ከዛ password ሲያስገቡ ደግሞ እሺ የመጀመሪያዎቹን ሁለት ፊደል አድርጓቸውና ፊደል ምን አይ- ምን አይነት ፊደል ነው? H ነው ወይም ደስ ያለህን ደስ ያለህን ፊደል ሆኖ ካፒታልና እሺ።
small ግን መሆን አለበት። የመጀመሪያው capital letter፣ ሁለተኛው እሺ።
small letter። እሺ።
እሺ ከዛ ከዛ አምስት አምስት የተለያዩ ቁጥሮችን አስገብተው
እሺ ከዛ መጨረሻ ላይ አንድ symbol ጨምሩበት፣ ወይ ኮከብ ወይ መሰላል ማለት ነው።
ታይ አሁን ገብተዋል።
አ- ከዛ ራሱን ደግ- ደግሞ ይደግሙትና እሺ register ያደርጋሉ።
እሺ እናመሰግናለን።
ችግር የለውም፣ ችግር የለውም።